Hello ወይ ዘይነባ ወይ መልካም እንዴት ነሽ?
ደህና ነኝ መልካም ይ ደህና ነሽ? እንዴት ነሽ? አሁን
ደህና ነኝ።
በቀደም እኮ ስደውልልሽ ሁለት ከዛ ደግሞ እናቴ ጋ እየሄድኩ ደወልሽ አንቺ። ከዛ ስደውል ደግሞ በቃ አንቺም አታየውም እኔም አላየሁትም።
አዎ እንደዛ ነው።
እንዴት ሆንሽልልሽ ብዬ ነው።
ትናንት ቢሮ ነበርኩ ዛሬ ሰርቪስ አመልጦኛል የሄድኩት።
እንግዳ አለን እ ትናንት ቢሮ ነበርኩኝ ዛሬ ሰርቪስ አመልጦኛል የሄድኩት።
እሺ ደህና ነኝ አሁን ይሻለኛል።
ለውጥ ሳለው ምግብ ላይ ምናምን አዎ አዎ አይ ተመስገን። እየቆየ እየቆየ ለውጥ ያሳያል።
አዎ ኧረ በእናትሽ ይሻለኛል አልሐምዱሊላህ።
እስከሚረጋጋ ነው።
አዎ መልካም ይ ሲረጋጋ ይተውሻል። ልጆችሽ ደህና ናቸው?
ደህና ነኝ ናቸው። አንቺ ደህና ነሽ?
ደህና ነኝ እግዚአብሔር ይመስገን ዘይነባ።
እሺ መልካም ይ በቃ ሰላም ዋይ ልጠይቅሽ ብዬ ነው።
እሺ እሺ እሺ ቻውማ